በበቃ ገርቺ
ሄሎ እንትን በአሪፍ ቤ ዊዝድሮ ብዬ እሺ
አስተላልፈንልሃል ብለውኝ ነበር። እንትኑን ነግረንልሃል። ስክሪንሾት አንስቼ ልኬ ምናምን ማለት ነው።
እሺ።
ቆየ ግን አሁን ሁለት ቀን ሶስት ቀን ሆነ።
እዚህ ደውሎ አመልክተው ነው ደንበኛች።
አዎ፣
እሺ በዚህ ቁጥር ነው ያመለከቱት?
የሆነ ቁጥር ሰታኝ ነበር እና ቴሌግራም ላይ ላክ- ላከው ምናምን ብላኝ screenshot አድርጌ በዛም ልኬ ነበር።
ያመለከቱት ከዛ- ቴሌ- ቴሌብር የሚጠቀሙበት ስልክ ቁጥር እስካሁን የደወሉበት ነው?
አዎ፣
እሺ ደንበኛችን ሙሉ ስሞትን ማን ይበል?
ያሬድ አለሙ።
ያሬድ አለሙ ሁለት ሺህ ብር
አዎ፣
አዎ ጉዳዩን ወደሚመለከተው አካል አስተላልፈንልዎታል።
ግን የሚመለከተው አካል ማን ነው?
ባለሙያዎች ናቸው እና ከእርስዎ በፊት ብዙ ደንበኛ ወረፋ ስለያዘ ነው በተስተካከለ ሰዓት ደውለን እናስ- እናሳውቆታለን። መስመር